hello, hello
ሄሎ ሰላም ነው ፍጹም?
ሰላም አለ እንዴት ነሽ?
አለሁ እግዚአብሔር ይመስገን። ዲቦራ እባላለሁ ከቤት ቤት ነው እምደውልልህ።
እሺ ሰላም ነው እንዴት አደርክ?
አለን ሁሉ ሰላም ይመስገን።
እንትን ጥቁር ውሃ ሾፕ ላይ ማለት ነው እ እ፣ ዳቶ ሁለት ከሚለው ቻ- ዳቶ አስራ ሁለት ከሚለው ካሸር ሀያ ሺህ ብር ዊዝድሮ ተደርጎ ነበር በቦቸር
አዎ ኮንፊው ልኬላቸው የሚደረግ?
ነበር። አዎ ልኬላቸው ነበር። customer ጠይቋቸው ነው።
አዎ customer ደውሎልኝ ነበረ። ሰው confirm ይደረግ ታውቃለህ?
አዎ ይደረጋ ልኬላቸው ነው።
እሺ check እናድርግ ብለህ ነው።
እሺ፣ እሺ።
እሺ እሺ